hello ጤና ይስጥልኝ። አቤት። አዎ ድር ገበያ በትክክል የምኑን ማስታወቂያ አይተው ነው እቃ ለማዘዝ ፈልገው ነው? እሺ ማዘዝ የሚፈልጉትን እቃ ይነግሩኛል?
ሀያ አንድ ሶስት ሰባ አራት
ሀያ አንድ ሶስት ሰባ አራት እሺ እ ሱሪ ነዋ ካርጎ ሱሪ ስሞትን ማን ልበል
እኔ ክፍለ ሀገር ነው የሚሰራው።
ይላካል። አዎ ችግር የለውም። በሰባ ሁለት ሰዓት ውስጥ ይደርሶታል። ስሞትን ማን ልበል አዲሱ
አዲሱ
አ አዲሱ ማ
አለም
አለሙ
አለም
አለን አ
እሺ የት አካባቢ ነው ክፍለ ሀገር የሚገኙት?
ሳውላ ጎፋ ሳውላ
ሳውላ አ
ሳውላ እሺ የዚህ በዚህ የደወሉበት ስልክ ቁጥር ዜሮ ዘጠኝ አርባ ሶስት ሀምሳ ስድስት ዜሮ አንድ ሰማንያ አራት ያን የእርስዎ ነው?
አ
ብንደውል መልሰን እናገኙታለን።
አ ይቻላል
እሺ እ ሌላ ማዘዝ የሚፈልጉት ነገር አለ?
እ ሰር ሰር ሲማ ሚታል ምን አሉኝ?
እንግሊዝ ነው እኮ አይደለ?
አዎ ሁ- ሁሉም ሁሉም
እሺ የቲሸርት ኮድ ስንት ነበር? ቱሬ ሀያ አንድ ሶስት ሰባ አንድ አንድ ማለት ነው። hello
ማዘዝ ይፈልጋሉ። ጫማ ካ- ካስፈልጉት አይ በቃ አንድ ሱሪና ሀያ አንድ ሶስት ሰባ ያዝክልኝ ቲሸርቱን።
አዎ ሀያ አንድ ሶስት ሰባ እና ሀያ አንድ ሶስት ሰባ አራት አይደለ?
አ አዎ በትክክል ይዤዋለሁ። እርስዎ የሚገኙት ሳውላ ነው። ስለዚህ ለበለጠ መረጃ ደግሞ ነገ በስራ ሰዓት ሰኞ መልሰን ደውለን እናሳውቆታለን።
ነው እንዴ?
አዎ ነገ
ነገ እሺ መልሰን እንደውልሎታለን። ይህ ስልክ በዚህ ስልክ ቁጥር ብንደውል እናገኙታለን።
አሀ እራሳችን መልሰን እንደውላለን። እም፣ ሌላ ማዘዝ የሚፈልጉት ነገር ከሌለ መልካም ጊዜ።
እሱን እንይና ችግር የለውም ሌላ ጊዜ እሺ፣ እሺ፣ እሺ። መልካም ጊዜ፣ መልካም ቀን።